የአ ዘርና ነባር በግዕዝ የነባር ቃል ሞርአ መታጠቂያ፣ ሰብአ ፈጽሞ ሰውን፣ ሰብአ ሰባ ንጉሱ ሰ ሆኖ ማለት ነው። ሳአ ጊዜ ሰዓት፣ ነአ ና፣ አ መድረሻ ሲሆን ያለ ስፍራው የመልእክት ቃል ነው። እርሱም ሀበኒአ እንደማለት ነው። አአ ኡኡ፣ ኤጣአ ሀያዛፍ፣ ኦአ እወይ ዎዎ ሆይ ወዳአ ፈጽሞ ካዕብ ዘርና ነባር ሰብኡ ሰባተኛ ሰንብኡ ሳምባ ረብኡ አራተኛ በግኡ ጻድቅ በግኡ በጉ ተስኡ ዘጠነኛ ቶኡ የሰው ስም ገርድኡ ዳኛ ገዝድኡ ጨዋ ሳልስ ዘርና ነባር መስተጋብኢ ሰብሳቢ አሳኢ ያቀበት ስም አኢ ተመለስ ስማ አውፃኢ አውጪ አግዛኢ ተላኪ አሳላፊ እንዳኢ እንጃ ገባኢ ሟተኛ ሰራተኛ ገዛኢ አሳላፊ ጠዋኢ ንፉግ ቅቅታም ራብዕ ዘርና ነባር መልአ ዝሙት ባህሪ ያለው መርአ አንድነት ግቢ ምማአ ሽብር አስተአ እጅ መንሻ በረከት አስተአ እንቁጣጣሽ አፍአ ሜዳ እዳሪ እሊአ ወገኖች እንግዳአ ደረት አጠገብ ጉጓአ ችኮላ ፍጋአ ደስታ ሐምስ ዘርና ነባር መስኤ መሽን ምማኤ ፍርሃት ሱባኤ ዘመን ቁጥር ሰባተኛ ሱባኤ ጸሎተ ራእይ ርባኤ አራተኛ ቁልኤ ወዳጅ ልጅ ቁልኤ ብላቴና ሎሌ ኤ ስም አምላክ ክልኤ ሁለተኛ ውዋኤ ጩኸት ጉርኤ ጉሮሮ ጉባኤ መሰብሰብ ግምኤ ማሰሮ ጥዕጣኤ መዘጋጀት መከናወን ጽርኤ ታልማ ጽዋኤ መጽራት ሳድስ ዘርና ነባር ሐምለ ቅብዕ አመድ ማዶ ሐምለ ብሂ አዞ ስልጆ መጻጻ ሆመረ ጽራ ቅሞ አንድ ሀረግ ሆሴ እርዳ አድን ላዕላ ለንባዳ መሐስ ጥቦት የበግልገል መሐስ ቁርንቢ ወጠጤ መልክ መልክ መምፅ ምርምር ምስጢር መምጫ መሳብ ጋኔን ሳቢ ሟርተኛ መሳው ጅማት መስተጋብ መሰብሰቢያ መርፍ መርፌ መቃር አኮርባጅ መምቻ መናቅ ተረከዝ ቁርጭምጭምት መዘር ላዳን መዝር የመርከብ ሸማ መድፍ መድፍ መጉላ እምቢያጉስም መጉስ ምንዛህ መጉድ መዶሻ መምቻ መጋዝ መጋዝ መግዝ ፍሪዳ ሽህር መጥማዕ መንከሪያ መጥቅ ደወል መለኸት ሙቃ መውቂያ በትር ሙባ መግቢያ ሙጋ መውጊያ ሙፃ መውጫ ሚ ሽቱ ሚኤኬቤ ባዝራ ምራ ጉልቻ ምራ አንቀልባ ግልድም አንቀልባ ግልድም አንቀልባ ግልድም ምኡ ቁጡ ምጉባ የውሃ መከማቻ ምጽና መሰረት መጀመሪያ ምጽንጋ መጠጊያ መተኛ ምጽንጋ በረት አማጋ ምጽንጋ ሀሩር ጭንቅ ሞራ ሞር መታጠቂያ ሞጋ መውጊያ ሞግ ሙቀጫ ሙገጫ ሞግ የመርግ ፍላጻ ሞግ የምሽግ ማፍረሻ ሰምዕ ሰም ሰብ ሰው ሳይ ነውር እርኩስት ሱእ የጧፍ ኩስታሪ ፉግ ሳብ ሰባተኛ ሳእሳ ቅልጥፍጥፍ ያለ ሳ ሰዓት ጊዜ ሳው ካህን ስም ምስክር ስሩ የተሰራ ስርዓት ስራ የመርከብ ሸማ ስብ ሰባት ሰጥ የሰው ስም ረድ ረጅ ደቀ መዝሙር ረሲ ዝንጉ ካዲ ረፊ ሰፊ ረፊ አዳኝ ፈዋሽ ራብ አራተኛ ራት የቀና ራኩ መጋፊያ አጥንት ራኩ ብራኳ ርሱ የተረሳ ያረጀ፣ ርቱ ቅን፣ ርጉዕ የረጋ የጸና፣ ቀንዕ ቅንዓት፣ ቀውዕ ዘመነ በልግ፣ ቅብዕ ቅባት፣ ቁርዕ ራስ ቁር፣ ቁናዝዕ ብርንጎ፣ ቋዕ ቁራ፣ ቋዕ ጨርቃ፣ ቆዕ ሽቱ ወይም ጨርቋ፣ በፀውዕ ጥንቆላ ሟርት፣ በፃውዕ ጠንቋዮች ሟርተኞች፣ ባዕ ክንድ፣ ብሁዕ ብሆ፣ ብርዕ መቃ ሸንበቆ ብር ብፁዕ ምስጉን ተላ ፍረንቢያ ትላ ጭቅና ጭቅና ትቡዕ ጨካኝ ብርቱ ንዋየ ጎሜ የሸንበቆ ታንኳ አርባ መላእክት አብራ ልሳነ መቅረዝ አትቡዕ ተባቶች አናኩዕ ቁንጣራ ፌንጣ አንብዕ እንባ አንጉዕ ቅልጥም አውልዕ ወይራ አውልዕ አመፀኛ አውዕ ወርች አጋሳ ሰንጋ አጻብ ጣቶች ጣት ኤልሳ መድህን እግዚአብሔር መድኃኒቴ ኤራ ጨረቃ እስትጉቡ የተሰበሰበ ስብስብ እንቋ እንኳ እሰይ እሰይ እግዚ ጌታ አምላክ ከርካ ሎሚ ገውዝ ካል ሁለተኛ ሌላ ካል ወዳጅ ባልንጀራ ወር ጎጣጉጥ ሸካራ ወር ሰንካላ ወ ስንዝር ውጉዕ የጠለለ ዘር ዘር ልጅ ዝብዕ ጅብ ዮሴ የሰው ስም ድርዕ ጥሩር ገልዕ ገል ገልዕ ማነቂያ መንቆር ገንዕ ጋን ጎራስ ግብሳ በቆሎ ግዝዕ መሰናዶ ፍሪዳ ግብሳ በቅሎ ነው። ግዝዕ መሰናዶ ፍሪዳ ግፍዕ ግፍ በደል ጎድዕ ዝግተኛ ጎድዕ ዝግተኛ ጎሜ መርከብ ታንኳ ጎሜ ቅርቀሃ ሸንበቆ ጣዊ ንፍገት ስስት ጣዊ ትንሽ ስስ ጠፍ ጠፍ ጥሙዕ ንክር ቅዳጅ ጥራ የቃል መገንታት ጥዕጡ ምስጉን ጥዩ የተደፈነ ጸፍ እበት ጻዕጻ ጭንጋፍ ጻዕጻ ጉዳይ ጣጣ ጻዕ ውጣ ጸልዕ ቁስል ጽልዕ ጸብ ጽሩዕ ስራፈት ሙያቢስ የማይረባ ጽራዕ ሀረግ ጽርንዕ ችፌ ጽርንዕ ክፉ እባብ ጽውዕ የተወጋ የተፈታ ሀገር ጽዩዕ ክርፋታም ክርፋት ጽዩዕ ርኩስ ፍግዕ ደስታ ሳብዕ ዘርና ነባር እግዚኦ አቤቱ ኦ ስመ አምላክ ቃለ አክብሮ ቃለ አጋኖ ቃለ ምጸት ቃለ አስተዋርዶ ቃለ አስተዋቅሮ ሆይ ኦ ስመ አምላክ ቃለ አክብሮ ቃለ አጋኖ ቃለ ምጸት ቃለ አስተዋርዶ ቃለ አስተዋቅሮ ሆይ